ሄሎ
አቤት
ይቅርታ የብሩክ ስልክ አይደለም?
ብሩክ ነኝ።
okay ብሩክ ነሽ?
አዎ ማን ልበልሽ?
ከቤት ቤት ነው የምደውልልሽ።
እ እ ከቤት ቤት ነው የምደውልልሽ።
ከምን ቤት ቤት
ቤት ቤት ቴሌግራም ላይ እያወራሽኝ አልነበረም? አሁን
okay
እ okay
እያወራሽኝ ነበራ?
እሺ
ይቅርታ አንቺ አይደለሽም? አቤት አቤት።
ብሩክ ነኝ እኔ።
እሺ ቴሌግራም ላይ እያወራሽኝ ነበራ?
እኔ ሳለም brother እያወራሽ ነበረ።
እሺ እሱን ታገናኛለሽ?
ቆይ አንዴ ልይልሽ።
እሺ
ይቅርታ እናት እ፣ የለም አሁን እሺ እሺ በቃ አይ አይ ችግር የለውም እ፣ በቃ ሲመጣ እንዲደውልልኝ ንገሪው እሺ።
okay እሺ።
በዚህ ቁጥር ይደውልልኝ። እሺ አመሰግናለሁ። እሺ